Hello ወይ አይ ስልክ ማንሳት ማልችልበት ሁኔታ ላይ ነበርኩ። ለዛ ነው ነው እንዴ አልገባልህም?
ምን text ወይስ እህ እ text text ነው?
አዎ እንትን በ- በቴሌግራም ላኩልኝ አላልክም?
አዎ description ልኬልህ ነበር። አዎ እኮ አየሁት እኮ አለን አለ ትምጣ።
አላው brand ኡን ልልክ ላስፈልግ የነበረ ፎቶ ስላላከችልኝ ነው የቆየሁባችሁ።
ነው እንዴ አዎ በቃ አስቸግሯት ካለ መሰለኝ።
ትምጣ። በቃ አለ አለ።
ልበላት። እሺ አለ መኖር አለ። ከፈለገች እንትኑን brand ኡን ሊያውና maybe የምትፈልግ ከሆነ እሺ ልላክላት።
እሺ እሺ